hello
ወይ ሰላም፣ እንዴት አለሽ?
ሰላም፣ እግዚአብሔር ይመስገን።
ማሊባባ
አዎ ማሊባባ እሺ፣ እናቴ ታኮማ መኪና ይኖራችኋል እንዴ? የሀምሳ percent የባንክ ቢመቻች
ሀምሳ percent አሁን ላይ አባ ባንኮች ራሳቸው እየፈቀዱ አይደለም።
እሺ፣ ባንክ ዕዳ ያለበትም የላችሁ።
እዳ ያለበት የለንም።
እናት አመሰግናለሁ።
ሄሎ